ጥሩ የጤና ሽልማቶችን ያገኛሉ። ስራው የሚታደጉና የቴሌን ሽልማቶች አሉ። እሱን አገኛለሁ። ድረገጽ ላይ ሄሎ
ጤና ይስጥልኝ።
ማህበረሰብ
ኢትዮ መቶ ሰላሳ ነበር የምደውልልዎት።
እ ኢትዮ መቶ ሰላሳ ነበር የምደውልልዎት።
እሺ አ መልዕክት መልዕክት አልገባልዎት?
አ- አ ደርሶኛል። አ ሞባይል እሺ ስሞትን ማን ልበል?
አለማዊ አሰፋ
እሺ አለማየሁ አሰፋማ
ምን አልሽ?
አለማየሁ አሰ- አለማየሁ አሰፋማ
አለም ላኪ የተደረገው ደግሞ መተናገር ወይ ደግሞ በዘፈን አ- አለማዊ አሰፋ ቢሻው
የት አካባቢ ነው የሚኖሩት?
አንድ ክፍል ላይ ገንጣፋ ኮንዶ- ኮንዶሚኒየም
እሺ እ፣ የቴሌግራም user ነው የሚነግሩትና እዛ ላይ መታወቂያና ፎቶግራፉን እንዲሁም የሚያሸንፉበት ቁጥር ይልካሉ። ከዛ በኋላ system ላይ check ተደርጎ የሽልማቱ ፕሮግራም ደግሞ መቼ እንደሆነ ነገ አሳውቆታለሁ ማለት ነው።
እሺ በ SMS ነው የምታደርጊልኝ እንትኑን?
አይደለም ልንገሮት፣ መያዝ ይችላሉ።
እሺ ቆይ ቆይ ልጻፍ። እሺ ቆይ እ፣ አሁን daily አምስት አምስት ሺህ ይወጣል። ሺህ ባይሰጥ አዎ
እሺ ንገሪኝ።
እሺ አት አት ኢትዮ መቶ ሰላሳ ልክ አት?
የኪቦርዷ የኪቦርዷ አካል ልች አይደለም በአጁ የምትጻፈው አ እሷን ብለው ከዛ ኢትዮ በሞሌታል
አ ኦኬ ኢ- ኢትዮ መቶ እሺ ሰላሳ
መቶ ሰላሳ አት ምንድን ነው ያልሽኝ?
ኢትዮ ኢትዮ አት ኢትዮ እ፣ dot- dot ምናምን የለም መሰላት የለውም፣ አት ኢትዮ የለውም።
መ- መቶ- at ኢትዮ መቶ ሰላሳ አዎ at ኢትዮ መቶ ሰላሳ ብለው search ሲያደርጉ at ኢትዮ መቶ ሰላሳ promo የሚል ይመጣሉታል። ሁለት ነው ያለው bot እና promo የሚል አለ።
አ እሱ okay promo promo ሚ- promo በሚለው promo በሚል okay ጥሩ እሺ መታወቂያዎትን ሲመጣው በእርሶ ስም ነው አይደለም?
አ በእኔ ነው ስለዚህ መታወቂያ፣ ፎቶግራፍ እና ይህንን አሁን ያሸነፉበትን ስልክ ቁጥሮትን ፎ- ፎቶግራፍ እ፣ እ፣ በስልክ የተነሱት ማለት ነው ሊሆን ይችላል የሚታይ ፎቶ ከሆነ
በቃ ጥሩ እሺ እምቢ ካሉት ደግሞ ስልሳ አምስት ሰማንያ ሰባት call center ኣችን ነው እዛ ላይ ደውለው መጠየቅ ይችላሉ።
እሺ እሺ አመሰግናለሁ አመሰግናለሁ። መልካም ጊዜ